አይደለም ገንዘብ
ብዙ
deposit ለማድረግ ገንዘብ እንዲህ ያሉ
ምንድን ነው የሚሉት? ብሩን ቆርጦታል?
ቆረጠል ምን አሉ?
scan ምናምን scan ምናምን ብቻ ነው የሚያወጣው እኮ እሱን እኮ በምንድን ነው ያደረጉት? ቴሌብር ነው ወይስ በቴሌብር ነው? አዋ እኮ አዎ፣ ቴሌብር ላይ የሄዱና እሱን scan ሲያደርጉት ነው deposit የሚያደርጉት እንደ በፊት አይሆንም፣ እንደ በፊት አይሆንም ማለት ነው።
ማለት
በፊት እኮ ከራሳ መግባት ከቀጥታ ነበር የሚገባው።
እኮ እንደዛ አድርገው የሞክሩት። እሺ
አባ እንደዛ ወይ ቀጥታ ደግሞ እምቢ ካሉት screenshot ያርጉና ይላኩልኝና ያዋለሁኝ።
እሺ screenshot አድርገን አዎ መልካም